ጤና ይስጥልኝ። Hello Visa የፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት?
hello
ጤና ይስጥልኝ።
hello
ጤና ይስጥልኝ። Hello Visa የፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት?
እ የት ቅርንጫፋችሁ የት ነው የሚገኘው? እዴ
የምን ቅርንጫፍ?
ቪዛ ለማውጣት
እ ይቅርታ ደንበኛችን፣ እኛ ቪዛ ለማውጣት አ፣ information ለመስጠት ነው እንጂ ቪዛ process አናስጨርስም።
እሺ ማሬ
ሌላ ጥያቄ ያለዎት?
የለኝም እሺ፣ ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።